ኢሜል የለኝም አለኝ በእኔ ኢሜል ነው የገባው። ይሄን እኮ በእኔ ኢሜል ነው የከፈተው። ስራ
ሄሎ
ሄሎ አቤት፣ ወይ ችፕችፕ ነበር ማምደውለው ምን አልሽኝ?
በችፕችፕ ነው ብለው እሺ እሺ ኦርደር እያደረጉ ነበር እና እ እ አዎ ኦርደር እያደረጉ ነበር እና ሰው ይቀራል ሊያስገቡበት አዎ እሺ። ቆይ ቤት ስለሆኑ ፌል ነው።
እንዳያረግበት እሺ አይ ማታ እንጨርሰዋለን፣ ችግር የለም።
እሺ ፈተና እምቢ ብሎን ነው።
እሺ ላስታውሰዎት ብዬ ነው።
እሺ አመሰ ማታ እንጨርሰዋለን።
እሺ እሺ